የእነሱ ሳም ከእጅ ወደ አፍ ነው። ወይ ብዙ ቤተሰብ ነው የሚያስተዳድሩት። አዎ ቀርበኝ እንጂ ኖርማል ትምህርት ቤት አካባቢ የመንግስት አናርቲ ሄሎ ዳግማዊ ሌላው አቤት አቤት ከቢዩ ነው የምደውልልህ ከኮኮን ኦርደር ይዘህ ነበር አይደለ አ አዎ ወደ ሜታ የሚሄድ ወደ ጃክሮስ አዎ አዎ እ፣ አደረስክ እንደ customer ጋር ደረስክ
ኧረ አዎ ሰጥቻታለሁ ቆይ ሰጥተሃል አ እሺ አይ customer driver ኡ እኔ ጋር ሳይደርስ ነው complete ያለው ብሎ እዚህ ደውሎ complain ስላቀረበ አልደረስክም ወይ የሚለው customer ጋር።
ኧረ ደርሷል ደውዪላት ከፈለግ እሺ በቃ ሴት ናት ደግሞ እሺ አይ እኔ አይደለሁም complain አቅርቦ ስለነበር አልደውልልህም እሺ እሺ እሺ